ጤና ይስጥልኝ በምትዩ ሄሎ
ጤና ይስጥልኝ።
እግዚአብሔር ይመስገን።
እሺ ጋ ነው አይደለ?
አሁን ትክክል ነው።
እንትን ለመታደም መቼ ይኖራል?
ምኑን ይቅርታ።
ለድንቅ ልጆች ምናምን ለማየት okay። አይ ማስታወቂያ ነው የምናወጣው እነሱን አሁን ገና ቀረጻ ላይ ስላልሆነ አ
ቀረጻ ላይ ስላልሆነ ማስታወቂያ ስናወጣ መጣው መታደም ይችላል።
መታደም ልደውል ዝም ብዬ አዎ
እሺ።
መልካም ቀን። እሺ።